Hello hello hello hello hello ऐकता का हॅलो ምን አሉኝ? ድምፆት አይሰማም አባ እ፣ ይቆራረጣል በጣም hello network ያለበት ቦታ ሆኖ ይደውሉኛል። ምንም እየተሰማኝ አይደለም። ምን አሉኝ? የምን የምን እሺ እ፣ information ፈልገው ነው ለመመስገን። እሺ እ፣ እሺ የሶስት ወር ትምህርት ነው እና እ፣